ጤና ይስጥልኝ ቤት ቤት ዲቦራ ነኝ። ነው
አብሮን ጤና ይስጥልኝ።
አቤት
ይሄ ነገር አላወቅኩኝም ታውቃለህ።
ምንም
አይ ቴ- ቴ- ወደ ቴሌ መስሎ ሞክር ነበረ።
ወደ ቴሌ ብር
አይ ቴሌ መስሎ ወይ ቴ- ኢትዮ ቴሌኮም መስሎ ሞክር አይ ነበር።
አይደለም፣ ይሄ ቤት ቤት ነው። እሺ ኢትዮ ቴሌኮም አይደለም።
ወዴት ሊዝ
ቴ ኢትዮ ቴሌኮም ፈልገህ ነው?
አ ዘጠኝ ዘጠና አራት ላይ ደውል።
እሺ ማይ አመሰግናለሁ።
እሺ ማምሰግናለሁ።